ጤና ይስጥልን አሊማማ
hello ጤና ይስጥልን
አውርኩልን
ምን ገዳዎት?
አሁን በቲክቶክ ላይ የተለቀቀችው ሁለት ሺህ አስር ሞዴል መኪና ስንት ናት ዋጋዋ?
ሁለት ሺህ አስር ምን መኪና?
double cab ቶዮታ።
ሀይሉክሱን ነው አዎ
አራት ነጥብ ስድስት
አራት ነጥብ ስድስት መጨረሻው ነው።
ደረጃውን ይኖረናል በአውሳት ይመጡ
እሺ።